ይስጥልን። በ express ረዴት ነው የምንረዳው?
account አዲስ account ለመክፈት ብለን እምቢ አለን።
best bet dot bet ብለህ ገብተሃል?
best bet የሚለው ገብተናል። አዎ register ነው ያልከው?
እ ስልክ ስትጽፍ ከዘጠኝ ጀምሮ ጻፍና ከዛ እ እ አንድ እ password ስታስገባ capital letter፣ small letter፣ symbol እና ቁጥሮች መጠቀም አለብህ።
እሺ፣
እዛ confirm password የሚለውም ላይ እሱን ትደግመዋለህ። እሺ